እሱ ደግሞ ቶንሲ ሲታመመው confirmation ሰላም ጤና ይስጥልን። እንዴት ዋሉ? እንዴት ዋልሽ? ለዛሬ comedy stand up እንትን book ለማድረግ ፈልጌ ነበር።
እሺ
እሱ እንዴት ነው ማድረግ የምችለው?
ችግር አ- የለም።
ንግድ እስከ ባንክ ዘጠኝ- አስቸግሯል ማለት ነው።
እስከ ያው ዘጠኝ ንግድ ባንክ አይሰራም።
እንቆጥራለን።
account ኣችን ደግሞ የንግድ ባንክ ነው እና ዘጠኝ በአካል ነን።
መጥተው ከዛ late እንዳይሆኑ በ cash መክፈል ይችላሉ ማለት ነው። የት ኢንተርኮንቲኔንታል ኢንተርኮንቲኔንታል ነው። ከአሁን ሰዓት ጀምሮ አለን እኛ ፕሮግራሙ የሚጀመረው አስር አስራ አንድ ሰዓት ነው። አስር ተኩል ላይ አዳራሹ ይከፈታል። ዘጠኝ ሰዓት ላይ ትኬት ማቆም እንጀ- እናቆም ትኬት መሸጥ እናቆማለን ማለት ነው። ቀድሞ ይመጡና ከንግድ ባንክ ሌላ option የለ other bank transfer እሺ ካሉት በዛም ይቻላል። link ልላክሎትና እኔ በዛ መመዝገብ ይችላሉ።
እሺ አ- other bank ሳይሆን ይሄ አቢሲኒያ or ዳሽን ምናምን ሌላ የለውም።
እንደዛ አይደል እኮ ከአቢሲኒያ ካለሽ እኮ ወደ ንግድ ባንክ transfer ማድረግም አይቻልም እንዴ?
maybe ቴሌብር or something
ቴሌብር ነስተሽ ቴሌብር አላሽ?
አዎ ስልክ ላክልሽ።
አዎ በቴሌብር ማስገባት እችላለሁ።
እሺ ዜሮ ዘጠኝ ሰላሳ ሰባት አዎ
እሺ ቆይ እዚህ ላይ
hello ወዬ ዜሮ ዘጠኝ ሰላሳ ሰባት ቁጥርሽ ንገርኝና እኔ ውድ ቤት text ላድርግልሽ። ዜሮ ዘጠኝ
ዜሮ ዘጠኝ ዜሮ አራት ዜሮ አራት አርባ አንድ አርባ አንድ ስልሳ አንድ ስልሳ አንድ ሰባ ዘጠኝ
እሺ እኔ text አደርግልሻለሁ። ንግድ ከዛ የ- proce- እንዴት እንደማደርግ ትነግሪኛለሽ?
link ኡንም አብሬ እልክልሻለሁ። በ link ኡ መመዝገብ ትችያለሽ።
እሺ እኔ እና thank you ግልጽ ያልሆነ ነገር ካለ መደወል ትችያለሽ። ችግር የለውም።
እሺ እናቴ አመሰግናለሁ በጣም እኔም አመሰግናለሁ። መልካም ቀንሽ።
አዎ